ጤና ይስጥልኝ ዋሽንግተን ሕክምና ማዕከል።
ጤና ይስጥልኝ። ትናንትና አስመርምረን ነበረ። የሆነ ውጤት በእንትን ልክላቸዋለን ብላችሁ ነበር በቴሌግራም።
የምን ነበረ ምርመራው?
እ፣ እርግጠኛ አይደለሁም ግን MRI እና የሆነ ነገር ላይ ያስመረምረን ነው። ምንም ብነግርሽ MRI እዛ ያሉ ሰዎች ስልክ ልስጦታ።
እህ እህ።
MRI ያሉ ሰዎች ስልክ ልስጦታ አ- አንዴት ታግሽኛለሽ ከአንብብልሽ ምን እንደተመረመረ አይደለም፣ እዛው እነሱ ይነግሩ ይልክሎታል እና እሺ።
ልስጦት ስልክ እሺ
hello አቤት አለ ልስጦት ስልኩን አዎ እየጠበኩሽ እኮ ዘጠኝ ሰማንያ ስምንት እኔ ደግሞ እርሱን እየጠበቅኩ ነው።
አይ አይደለም ቆይ አንዴ ታግሽ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት እሺ ሰማንያ ዘጠኝ ሰማንያ ዘጠኝ መጨረሻ እሺ እሺ